hello ጤና ይስጥልን አቤት አቤት ሰላም ሰላም
እንትን ጨዋታ ኢ- እንትን የሆነ ነገር አለ እና እንዴት ነው ተሰርዞ ነው ምንድን ነው
ተሰርዞ ነው ወይ እም።
ምንድን ነው ያለው?
መጀመሪያ የሆነ interview ነገር አለ
እሺ ጨዋታ ከዛ- ቆሟል ነው።
ምንም የሚያሳይ ነገር የለም flash ብር ABN ይላል እ እ ኦቤን ነው ኤቢኤን
ምን ይላል አልከኝ? ይቅርታ።
ኤና ቢኤን ሶስት ፊደል ነው የሚለው እ፣ ፍላሽ ስቶር ላይ ኦኬ ጨዋታው እየተካሄደ አይደለም። እስቲ ቼክ ላድርገው። ትኬት ትነግረኛለህ?
እ፣ ቡድኑ ልንገርሽ ወይስ ትኬቱ ኮዱ አይ ትኬቱን ኮድ ትነግረኛለህ?
አስራ አንድ እሺ ሰላሳ አራት እህ ዜሮ ሁለት እሺ ስልሳ ሁለት
የምን ጨዋታ ነው?
በ- አ?
ቦሎኛ አትሌቲክ ቢልባኦ አትሌቲክ ቢ- ቢልባኦ እሺ እሺ አንዴ
ካልቻለች አንድ እኩል እንዘለን ነው
እሺ አንዴ check ላድርገው። መስመር ላይ ጠብቀኝ። እሺ እሺ እንግዲህ በሐሞት ነው አራት ኧረ ቤት ቤት አንደኛ ናቸው አንደኛ ናቸው ባለፈው ራሱ እንደዚህ ብሎ በልቷል ልጁ አዎ። ቤት ቤት እና አንደኛ እንደ አሉ እኮ ለሊት ተረኛ ምናምን አሉ። ሰምራ- አይ፣ ስቴዲየም ውስጥ ነው። ደግሞ ጎሽ ቤት አንደኛ ናቸው። አሁን በላ ያሉታል። ባለፈው እንደ ባለፈው ነው።
እ፣ ሄሎ ወይ ነው።
እ፣ ጨዋታው suspended ነው የሆነውና እስቲ ቆይ check አድርገን እናሳውቅህ።
እዚህ ልጠብቅ ወይስ?
አይ እ፣ እንደውልልሃለን ትንሽ ቆይተን።
እሺ።
እሺ አሜን።